hello ጤና ይስጥልኝ።
አብሮ ይስጥልን። ደህና እግዚአብሔር ይመስገን። Auction ኢትዮጵያ ደውለው ነበር። ምን ልርዳው? Auction ኢትዮጵያ ደውለው ነበር። ምን ልርዳው?
ዳዊት ነኝ። test እያደረግኩ ስለነበር ነው። እሺ፣ እሺ። test ላይ ነን። አሁንም አልሰራም። ይሰራል አይደል?
አይ አሁን ደህና ነው ይመስለኛል።
ደህና ነው አይደል?
አዎ።
እንትኖች እየሞከርኩኝ ነው። test እያደረኩኝ ስለሆነ ምናልባት ተደጋጋሚ ቁጥር የኔ ልታይ ትችላለሽ።
እሺ፣ እሺ፣ እሺ፣ እሺ፣ እሺ